ሰላም ጤና ይስጥልን። ተባከው ምንድን ነው?
እንትን ነበረ። hello ሰላም ነው?
አ- አቤት ሰላም አለ።
እንትን ከትናንት ወደ አቮካዶ አዝዤ ነበርና በዚህ ቁጥር አዎ፣ በዚህ ቁጥር ነው እና ደርሶኛል። መድረሱን ግን ሌላ ሰው ማላውቀው ሰው join አድርጎ ነበር group።
እኮ በዚህ ቁጥር ነው የሚገኘው። እርስዎ group ላይ ስገባ ነው የማገኘው። ቆይ ጠብቁኝ።
እሺ፣ አቮካዶ በሶስት ነበር ያዘዙት አይደል?
በሶስት ማለት ሶስት ሰው በቀን ሶስት፣ ያ ማለት በውጮች ማለት ነው።
አዎ፣ አዎ፣ ግን ሶስት አኒስ እሙና ድንቅነሽ።
ድንቅነሽ የምታ ድንቅነሽን አሁን አላውቃትም።
ኦኬ ለሌላ ስኬር ላረግ ስል አዎ አምስት ኪሎ አዛለች። ስለዚህ ቁጥሯን አዎ።
ስጡ።